Sweden,
ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
የዛሬውን ፕሮግራም ለመታደም ነበር።
እሺ ይቻላል። አስራ ሁለት ሰዓት ነው የሚጀምረው። ቀደም ብሎ መጥተው ቲኬት እዛ ያገኛሉ።
okay እኔ ግን እኔ ግን አዝን ያለሁት እና የምችልበት መንገድ የለም።
እዚሁ በአካል መጥተው ነው መታደም የሚችሉት።
አይ መሳተፍማ እችላለሁ፣ እመጣለሁ። ግን ለካርድ ለመውሰድ እንዴት ማቸት ነው ብዬ ነው።
ኦኬ ስለዚህ ቀድመን መዝግቦት እና እስከ አስር ሰዓት ባለው መጥተው ቲኬት መውሰድ ይችላል። እዛው በአካል በቃ።
መጥተው ቲኬቱን የሚወስደው በቃ እሺ። የት ነው ሴሚሲ?
ሲኤምሲ ሚካኤል ጋር ኢኮኖሚክ ሰብስቲቱሽን ህንጻ አዳራሽ።
በቃ እሺ።
አሁን ልመዝግቦት ሽትሞትን ይንገር ቦታ እሺ።
ነው።
ዮሴፍ ሙልጌታ ሁለት ሰው ነው።
እሺ እሺ ዮሴፍ
የእሷንም ልናገር
አይ ስልክ ቁጥሮትን ይንገርኝ። ሁለት ሰው ብዬ ይዛለሁ። ስልክ እሺ ቁጥሮትን ዜሮ ዘጠኝ ሀያ ይንገር። እሺ ሰባ ሁለት
እሺ ዜሮ ሶስት ሀምሳ ስምንት
ለሁለት ሰው ነው ቦታ መያዝ የፈለጉት።
አዎ ክፍያ ካስፈለገ ደግሞ mobile banking መክፈል እችላለሁ።
እ፣ ክፍያ እዛው ላይ በአካል መጥቶ ይከፍላሉ።
በቃ እሺ እሺ እሺ፣ እናመሰግናለን።
እሺ